ጤና ይስጥልን ቤት
አሎ ሰላም ነው ሰላም ነው አደን withdraw ብዬ ነበር ወደ አካውንቴ እና እስካሁን አልገባልኝም
እሺ አሁን የደወልክበት ነው የቤት ቤት ቁጥርህ ይሄ አይደለም ሌላ ነው እሺ ንገረኝ ዜሮ ዘጠኝ ዜሮ ሰባት ዜሮ ሰባት ስልሳ አራት ስልሳ አራት ሰላሳ ስድስት ሀምሳ ስምንት ሰላሳ ስድስት ሀምሳ ስምንት ስድስት ሀምሳ ስምንት እሺ ስንት ብር ነው?
አንድ ሺህ
አሁን ነው ያረከው አይደለ?
አዎ ቅርብ ጊዜ ነው የተደረገው። አዎ።
እሺ process ላይ ነው። እሺ አንድ ሁለት ሰዓት ስለሚፈጅ ነው ይገባልሃል።
ስንት ሰዓት?
ሁለት ሰዓት ስለሚፈጅ ነው ይገባልሃል። ወዴት ነው እሺ።
ያደረግከው ግን?
ወደ አቢሲኒያ?
ሰላሳ ስድስት ዘጠና ዘጠኝ ዜሮ ሰባት ዜሮ ስምንት አዎ።
በቃ ይገባልሃል። እሺ
እሺ ስንት ሰዓት? እስከ ስምንት ሰዓት ይገባል?
አዎ ይገባል።